በዙሪያችን ካሉ ብዙ ምስክሮች ደሞ እንደ ደመና ከበውን አባቶች በስምህ ቀድሰ አንተ ያከበርካቸው ምስክሮችህም ድንቆች ናቸው። ነፍሴ የፈለገቻቸው በዙሪያችን ካሉ ብዙ ምስክሮች ደሞ እንደ ደመና ከበውን አባቶች በስምህ ቅድሰ አንተ ያከበርካቸው ምስክሮችህም ድንቆች ናቸው። ነፍሴ የፈለገቻቸው ቅዱስ ላሊበላን መርጠኸዋል አንተ ከፍልፍል አለት ውስጥ ቤትህን ያነጽው መሰረቱ ከላይ ከጣራው ቢጀምር እርዳታው ካንተ ነው አይደለም ከምድር ስፍራን ይቀድሳል የተቀደሰ ሰው ጉልበቱን ትርፍ አድርጓል አንተ የባረከው እጀታ ባይኖረው እጆን ፍለታል ለስም ቤት ያንስ ቤት ሰርተፍለታል በዙሪያችን ካሉ ብዙ ምስክሮች ደሞ እንደ ደመና ከበውን አባቶች በስምህ ቀድሰ አንተ ያከበርካቸው ምስክሮችህም ድንቆች ናቸው። ነፍሴ የፈለገቻቸው ከሴት ከተገኙን እንደርሶ አልተገኘም። የሚያሰክር መጠጥ ፍጹም አልቀመሰም። በእናቱ ማህፀን ለአምላክ የሰገደው መጥምቀ መለኮት በረሃ የኖረው ዘንባባ ሸንኮራ ዮሐንስ ባለበት አንዳች ክፉ ደዌ ለምጻ ይታይበት አምላክ ለዘላለም ለዮሐንስ ያለው በቤቱ በቅጥሩ የማይጠፋ ስም ነው። በዙሪያችን ካሉ ብዙ ምስክሮች ደሞ እንደ ደመና ከበውን አባቶች በስምህ ቀድሰ አንተ ያከበርካቸው ምስክሮችህም ድንቆች ናቸው። ነፍሴ የፈለገቻቸው ጣና ቂርቆስ ዘጌ ወይ ጻድቃኔ ማርያም ግሸን ደብረ ከርቤ ወዲያ ሰቦት ገዳም ውቅር ቤተ ክርስቲያን ፀሐይ የወጣባት ጣራው ክፍት እያለ ዝናብ አይገባበት አርባ አራቱ ታቦት ጎንደር ፋሲለደስ ጽዮንን ፍለጋን አክሱም ላይ ስንደርስ የኦሪቱ መሥዋዕት የተሰዋባቸው እነ ብርብር ማርያም ድንቅ ድንቅ አላቸው። በዙሪያችን ካሉ ብዙ ምስክሮች ደሞ እንደ ደመና ከበውን አባቶች በስምህ ቀድሰ አንተ ያከበርካቸው